ጥያቄ የምስት ቤት አይቶች ነው። ሌላ ነው። ሰላም ጤና ይስጥልኝ። ምስት ቤት እንዴት ነሽ? እንደዚህ ጄሪ አለሽ? እ ሌላ ጄሪ ጄሪ አለች።
አዎ ጄሪን አገናኘሽ። ብሩክ አለቃ ይፈልግሻል መሰለኝ።
እሺ ጄ ስልክሽ እየሰራ ነው? ትራንስፈር ላድርግልሽ።
ይኸው ደምልኩ። ሌላ አቤት
ጄሪ እንዴት ነሽ? ብሩክ ነኝ እንዴት ነው? ሰላም ነው?
አሉልሽ። ጄሪ ብሩክ አረካ ነኝ እሺ እ
እሺ እሺ ብሩክ እንዴት ነህ?
አሉልሽ። አዲስ ሲስተም አረካ ቴሌ አስራ አምስት ጭኛለሁ እና እሺ
ኦዱን እንዳረካ ቴሌ ሶስት አድርገሽ ውሻውን ደግሞ ሰዓቱን አስተካክልልኝ።
ኦኬ እሺ አስራ አምስትን አሁን- ማለት ነው።
አዎ ወሮቹ የኬኖ ወሮችን አረካ ቴሌ ሶስት እና ተመሳሳይ ድሮ አንቺ እንደምታደርገው አድርጊልኝ እና አ
ውሻውን ደግሞ አራት ደቂቃ ያለሽ ሰዓቱ አንድ አድርጊልኝ።
እሺ እሺ በቃ ሲያልቅ እነግርሃለሁ። ብሩክ እሺ ጄሪ እሺ እሺ እሺ
ለነሱ ላይ